ጤና ይስጥልን Best Bet ረዴት ነው የምንረዳው? ሄሎ አቤት። ይቅርታ ድምጽ ርቋል። አቤት አይሰማም? አሁን አሁን ይሰማል።
ዳዊት ነኝ ከመኪና የምደውለው።
እሺ ዳዊት።
አ- ተስፍሽ አሁን በ VPN ይሰራል ብሎ ነበር system ኡ፣ አዎ
ግን VPN ስናበራ login ያደርጋል፣ ግን አይቆርጥም፣ ትኬት አይወጣም።
እ፣ እስቲ አንድ ይጠብቅ። ሄሎ
ሄሎ እ፣ እስኪ የሚ- የሚልክን ማለት ነው። ምንም የሚያመጣልህ ነገር የለም። የሚልህ ነገር አለ
ቲኬት እ፣ ቁጥር ሲያስገቡለት እንትን አይልም፣ load አያደርግም?
load አያ- load አያደርገውም።
እስኪ አሁን ሰርቷል መሰለኝ፣ check አድርገው።
እሺ እሺ restart አድርገህ ግባ።
እሺ እሺ